Hello?
ሌላው ዛፎ ሌላው ጤና ይስጥልኝ ቤተሰብ።
አዎ ድርድር አድርጌ አልገባልኝም እስካሁን ቅድም ደውዬ
እ በሳንቲም ፔይ ነው አ በሳንቲም ፔይ
እ ብዙ transaction ስላለን እየቆየ ያለው አባቴ ትንሽ ጠብቀውና በራሱ ጊዜ ይገባል።
እሺ እሺ ዛሬ ይገባል አይ ለመሄድ ጠዋት ፈልጌ ነበር እህ ዛሬ ይገባል አይ ለመጮት ፈልጌው ነበር ወይዳ ያው manually ነው እያስገቡት ያሉት ይሄ CBE ትንሽ system ችግር ስላጋጠመ ሁሉም በሳንቲም ፔይ ነው transaction ኦቹ እየሄዱ ያሉት እና ሁሉም ጋር ማለት ነው በዝቶባቸው ነው እ ሁሉም ጋር ነው ማለት ነው እንደው ነው
ሁሉም ጋር ማለት እንትን ነው ም፣ ከ CBE እና ከሊበራል ነበረ አ አ እና CBE ትንሽ ችግር ስላጋጠመው ከእንትን ከ option ጋር የለም በሳንቲም ፔይ ብቻ ነው ሁሉም እንትን እያለው በቴሌብር ማለት ነው።
አ ለዛ ነው የ- ብዙ transaction ሆኖባቸው ነው የቆየው። manually ነው እንትን የሚያ- የሚያስገቡላችሁ እና ይገባላችኋል። ትንሽ ጠብቁ።
እሺ እሺ እሺ አባቴ አመሰግናለሁ።